እናት ቆይቻለሁ ከደረስኩኝ። እሺ ትነግሪኝ?
እሺ ላኩልህ እኮ አላኩልህም?
አዎ አለ። ቆይ ን- ንገሪኝ፣ እንደዚህ ንገሪኝ። እሺ እ፣ እነሱ ጋር የሚያሳየኝ ስንት ነው አባ? ሰማንያ ስድስት ዜሮ አምስት ሀምሳ ሶስት ነው ይሄ ነው?
አዎ አዎ፣ እሱ ነው።
እሺ አይ፣ ስልክ ቁጥሩን ንገሪኛ፣ የ customer ስልክ ቁጥር እሺ ዜሮ ዘጠኝ ሶስት ዜሮ ዘጠኝ አስራ ሶስት
እ፣ ቆይ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት ሰማንያ ሁለት ዜሮ ዘጠኝ አስራ ሶስት ሰማንያ ሁለት ሀምሳ ሶስት ሀምሳ ሶስት ዘ- ዘጠና ሰባት ዘጠና ሰባት ስንት ብር ነው?
እ፣ ሰባት መቶ እ፣ ስምንት መቶ ሀምሳ አንድ ብር።
እሱ እናንተ ጋር አለ እና እሺ አለ ወሰን ነው ያለች። በቃ ደውዬ እሰጣታለሁ። እሺ
ቶሎ አድርስ።
እሺ እንግዲህ በተቻለኝ አቅም አድራታለሁ። እሺ
እሺ እሺ